हेल' हेल' आवाज ይሰማል?
ይሰማል።
እንዴት ዋላችሁ?
እግዚአብሔር ይመስገን። በዩቲዩብ ነው ምን ልርዳችሁ?
በጎ አድራጎት ላይ ለመሳተፍ ቢያንስ እኔ በአቅሜ ባለኝ ነገር ለማገልገል ብፈልግ እንዴት ነው ማድረግ ማገዝ የምችለው?
ደህና ነኝ።
በጎ አድራጎት ላይ ለመሳተፍ ብፈልግ እንዴት ነው መሳተፍ የምችለው? አሁን ለምሳሌ እኔ ብር ላይኖረኝ ይችላል፣ አቅም ላይኖረኝ ይችላል። ግን ያለኝን እውቀት ያለኝን ጉልበት ለማፍሰስ ብፈልግ
አሁን ላይ በእርዳታ ጉዳይ ከሆነ ምዝገባ ቆመናል። ግን የሚረዱ እጃችን ላይ ያሉትን በእርሶ በኩል ድጋፍ ለማድረግ ከሆነ በጎ አድራጎት ላይ የሚሰሩ ባለሙያዎችን ስልኮትን ልስጥና ይደውሉት።
ችግር የለውም። በቃ አዎ።
መርዳት ፈልገው ነው እኛ ጋር ያሉትን ወይስ?
አይ እኔ በአቅም በጉልበት እና ወይንም እኔ ማድረግ የምችለው ከገንዘብ ውጭ ባለ ነገር ማገዝ የምችል ነገር ካለ ማገዝ ከገንዘብ ውጭ ባለ ነገር
አዎ። ወይ በጉልበት ሊሆን ይችላል፣ ወይ በእውቀት ሊሆን ይችላል። ባለኝ ነገር ያለኝ የተፈጥሮ ይሄ ስለሆነ ማለት ነው።
እ፣ አሁን ላይ የእኛ ባለሙያዎች ያው እየሰሩ ነው። ካስፈለገ እንደውልልዎታለን። ስሞቱ ማን ልበል?
ጌታሁን
ማን አሉኝ?
ጌታሁን ጌታሁን ጌታሁን ማን?
ገብረ ኢየሱስ
እሺ፣ የት አካባቢ ነው አድራሻዎት?
ጎሮ አካባቢ ዶሮ
አዎ እሺ፣ እሺ፣ እናመሰግናለን። እ፣ ካስፈለገን ድጋፍ ካስፈለገን እንደውልልዎታለን።
እሺ እኔ እናመሰግናለን።
እሺ፣ መልካም ቀን ይሁንልዎት።
እሺ